hello hello hello
ጤና ይስጥልኝ። ሁሉ ስፖርት ነው hello ምንድነው?
እንትን ነበረኝ እና ተኬ ኮዱን ሳስገባ ይዘጋል።
OTP ነው
እ፣ እንትን ቁጥሬ እንትን account account ኡን ቁጥር ነው ስልኩን።
ምንድን ነው ሲያስ- ሲያስገቡ የዘጋቦት OTP ነው ወይስ ምን ነው?
አዎ እንዳለ ወደ log login ስገባ እም፣ ይዘጋዋል። እንትን ኮድን ይለኛል፣ ስሰጠው ይጠፋል።
እሺ check እናደርገዋለን።
ልጠብቅሽ ወይስ?
እዛው ላይ check እያደረጉ ይጠብቁኝ እስከተስተካከለ
እሺ